ሰላም ጤና ይስጥልን ቤተሰቦች በኬኔ የምወለደው ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቦች አዎ
እሺ ምን ነበር እ- አላነበበልኝም አንድ
እሺ ንገረኝ
አስራ ሁለት
እሺ አስራ ሁለት
ዘጠና ሁለት እሺ
ዘጠና ስምንት
እ ሰማንያ ሶስት
አንዴ እሺ
እሺ እቀጥልሻለሁ በጣም ነው የምጠብቀው
ስንት ስንት ነው ያልከኝ አስራ ሁለት አስራ ሁለት ዘጠና ሁለት ነው አዎ እሺ
ዘጠና ሁለት ከያልኩ በኋላ ዘጠና ስምንት እሺ
ሰማንያ ሶስት
እሺ እ አሁን አርሞልሃል ማየት ትችላለህ ወደ እሺ፣ ስምንት አንተ- ጨዋታ መጥቶ ወጥቶብሃል ወደ ስምንት ጨዋታ ወጥቶብሃል እሺ እሺ አንደማ አሁንም ልንገርሽ አንዴ አስራ ሁለት ዘጠና ሁለት እሺ
ዘጠና ስምንት ሰላሳ ሶስት
እሺ ይሄም እንደዛው ስድስት ጨዋታ ወጥቶብሃል እሺ፣ እና- እሺ መልካም።
አመሰግናለሁ እሺ ለአንቺ መልካም ምሽት አሜን